እስቲ እንጨዋወት እስኪ እንጨዋወት ትንሽ ስለ ፍቅር ስለ ስለ ፍቅር ፍቅር እስቲ እንጨዋወት እስኪ እንጨዋወት ትንሽ ስለ ፍቅር ስለ ፍቅር ስለ ፍቅር አሃሃ መውደድ እንዲያምር አሃሃ ፍቅር እንዲሰምር መውደድ እንዲያምር ፍቅር እንዲሰምር እንጨዋወት ስለ ፍቅር እስኪ እንዋይ ስለ ፍቅር እንጨዋወት ስለ ፍቅር በይ እንዋይ ስለ ፍቅር
ቀበጥ ነህ ይሉኛል ግድ የለም አታርፍም ይሉኛል ግድ የለም እሞክርሃለሁ ግድ የለም ፍቅር የማይረታው ሰው የለም ግን በፍቅር ዋ ቀልድ የለም ቀልድ የለም ቀልድ የለም አሁን ቀልድ የለም ቀልድ የለም
አሁን ቀልድ የለም ቀልድ የለም አሁን ቀልድ የለም
ቀልድ የለም አሁን ቀልድ የለም Dai, sai caldella, dai, sai caldella, dai, sai caldella, dai, sai caldella, dai, sai caldella, dai, sai caldella, dai, sai caldella, dai, sai caldella.
ሰው ላይ ሰው ወደው የሚተረመሱ Oh, ለሚያስሱ የጉያቸው ይዘው ሌላ የሚጠቅሱ አሃ የሚጠቅሱ የእጃቸውን ለቀው የሚክለፈለፉ አቤት ለሚከንፉ ብቻቸውን ይግሩ ትራስ እንደቀፉ አሁን እንዳጠፉ ይህ ሲረገም ይረገም ይህ ሲረገም ይረገም ይረገም ይሄ ሲረገም ይረገም ይገ ሲረገም ይረገም አዎ በደል ነው እርም ነው ይገማ ግፍ ነው እርም ነው አዎ በደል ነው እርም ነው ይገማ ግፍ ነው እርም ነው ባልታሰበ ሰዓት ድንገት ያበረኛል ያበረዋል ልቤ ሲያስታውስሽ ፈልጋት ይለኛል ፈልጋት ይለዋል ይለዋል በእርጋታ ነው እንጂ በዘዴ በመላ በዘዴ በመላ በልክ አይጣፍጥም የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ የፍቅር ወለላ እስቲ እንጨዋወት እስኪ እንጨዋወት ትንሽ ስለ ፍቅር ስለ ፍቅር ስለ ፍቅር እስቲ እንጨዋወት እስኪ እንጨዋወት ትንሽ ስለ ፍቅር ስለ ፍቅር ስለ ፍቅር አሃሃ መውደድ እንዲያምር ፍቅር እንዲሰምር መውደድ እንዲያምር ፍቅር እንዲሰምር እንጨዋወት ስለ ፍቅር እስኪ እንዋይ ስለ ፍቅር እንጨዋወት ስለ ፍቅር በይ እንዋይ ስለ ፍቅር
ቀበጥነህ ይሉኛል ግድ የለም አታርፍም ይሉኛል ግድ የለም እሞክርሃለሁ ግድ የለም ፍቅር የማይረታው ሰው የለም ግን በፍቅር ዋ ቀልድ የለም ቀልድ የለም ቀልድ የለም አሁን ቀልድ የለም ቀልድ የለም አሁን ቀልድ የለም ቀልድ የለም አሁን ቀልድ የለም
ቀልድ የለም አሁን ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም ባይ ታይ ቀልድ የለም እስቲ እንመካከር ፍቅር ላይ ያዛችሁ ኦሆ ያለባችሁ በጀመራችሁት እንዲያስጨርሳችሁ አሃ ያርግላችሁ የቀጀላችሁት እንዲረታላችሁ አቤት ምኞታችሁ ተቀራርቦ ማደር እንዲሳካላችሁ አሃ ያርግላችሁ የፍቅር አምላክ ይስማችሁ ጽናቱን ይስጠው ልባችሁ አጋር እንዲያገኝ ጎናቸው የፍቅር አምላክ ይስማችው፣ የመውደድ አምላክ ይስማችው፣ ጽናቱን ይስጠው ልባችው፣ አጋር እንዲያገኝ ጎናቸው የፍቅር አምላክ ይርዳችው። ስንት አለ በምድር ላይ አሳሩን የበላ አሳሩን የበላ በመለያየት ጦስ አሳሩን የበላ አሳሩን የበላ ሌላው አገኝ ብሎ ልቡን ያስጨንቃል ልቡን ያስጨንቃል የዛሬ ነው እንጂ የነገን ማን ያውቃል የነገን ማን ያውቃል የነገን ማን ያውቃል የነገን ማን ያውቃል አይ የነገን ማን ያውቃል የዛሬ ነው እንጂ የነገን ማን ያውቃል የዛሬ ነው እንጂ አይ የነገን ማን ያውቃል የነገን ማን ያውቃል የነገን ማን ያውቃል የነገን ማን ያውቃል አይ የነገን ማን